ጤና ይስጥልኝ ቤስት ቤት ዮርዳኖስ ነኝ።
አቤት sister፣ አቤት
የኔ account ሶስት ብር ገና አልገብተም እኮ ሌላ account።
አል- አልገባለሁትም ወደ account ኡ አዎ withdraw ነው withdraw withdraw አድርገው አሉ- okay እሺ withdraw ያደረጉት በዚህ ስልክ ቁጥር ነው
አይ ሌላ ሱቅ ቁጥር ነው በሌላ ስልክ ነው እሺ ስልክ ቁጥሩን ንገሩኝ ዜሮ ዘጠኝ እሺ ቆይ ደንበኛችን አንዴ ቆዩ
ዜሮ ዘጠኝ አስራ አምስት አስራ አምስት ዜሮ ስድስት ዜሮ ስድስት ዘጠና ሰባት ስንት ስንት ዘጠና ሰባት ዘጠና ሰባት ሀያ ሁለት ሀያ ሁለት
አልገባም እኮ ወይ ቴሌብር ውድድረው እሺ ደንበኛችን ይጠብቆ check ላደርግሎት ነው እሺ እሺ
ሰንቲ ባይ
ስንት ብር ነው ደንበኛችን ወደ
ሶ- ሶስት ሶስት እ hello
ሶስት ሺህ ሶስት መቶ ሶስት መቶ ብር ሶስት ሶስት መቶ መቶ ብር።
ሶስት ሺ ወይ ሶስት ሶስት መቶ ብር ሶስት መቶ ብር እሺ እሺ ደንበኛችን check እያደረኩሎት ነው ትንሽ ይጠብቁ እሺ